ነገር ያዘኩት ቢገርም
hello hello፣ አቤት። አብሮ ይስጥልን።
ከቴሌ ነበር የምደውልልሽ።
እሺ ብለሽ ነበር አይደል?
እ ቴሌ ብር አዎ፣ እና balance ዜሮ ዜሮ ነው የሚለው። እየሰራሽበት እያንቀሳቀስሽው አይደለም።
አይደለም፣ ውሰዱት፣
እም?
ውሰዱት።
አይ serious እናት፣ ከቴሌ እኮ ነው የደወልኩልሽ ከናሬ።
እሺ እሺ። እና ምን ላድርግ?
አይ እንደዚህ አይባልማ፣ ውሰዱት አይባልማ። ማለት normally እየነገርኩሽ ነው። መስራት ካልፈለግሽ መስራት አልፈልግም።
እኮ ይኸውልሽ፣ ስሚኝማ ከአንዴም ስንቴ ደውዬ አታነሱም፣ ስልክ ስሩልኝ፣ አስተካክሉልኝ ስላችሁ አታስተካክሉልኝም።
እንደዚህ ስለዚህ ነው።
ተውኩት፣ በቃ ምን ላድርግ?
እንደዚህ አይባልም። እንደ እሺ አሁን ወደ ገደለው ግቢ።
እንደ customer እኛም እንደ ሰራተኛ እየደወልን እየነገርሽ ነው። ከዚህ በፊት መደወ- መደወላችን እኔ አላስታውስም።
እሺ አሁን ምን ልርዳሽ?
አይ እኔ ምንም ደረጃ ያለ መስራት ከፈለግሽ already እንድትሰሪ ነው። ካልሰራሽ ደግሞ halt እንድናደርገው ነው።
አርጊ እሺ